Hello ጤና ይስጥልኝ። ሞይስ ካፌ
ጤና ይስጥልኝ።
ከአሪፍፔይ ነበር የምደውልልዎት። ኤደን እባላለሁ ከየት ከየት?
ከአሪፍፔይ።
እሺ እሺ የእርሶን ስም ማን ልበል ለመያዝ
እሺ እመቤቴ የእርሶን ስም ማን ልበል።
ተሾመ እባላለሁ።
እሺ ደንበኛችን በአሪፍ POS machine ምንም አይነት transaction እያየን አይደለም ሰሞኑን ነው። ምናልባት ከእርሱ ጋር በተገናኘ ያጋጠመው ችግር ካለ ለመጠየቅ ነበር የደወልነው።
እ፣ ምንም ያጋጠመ ችግር የለም። ሰው ሌላ system ስለሆነ አሁን እህም።
በ POS የሚጠቀም የለም። ለዚህ ነው እሺ ደንበኛችን በ wallet ም ስለሚያስከፍል የእኛ POS machine በእሱም መጠቀም ይችላሉ።
በጣም ጥሩ። እሺ እሺ ምንም አይነት ችግር ካጋጠሙት ዘጠና ሶስት ዘጠና አምስት ጋር ይደውሉልን።
እሺ እሺ።
እናመሰግናለን። መልካም ቀን።